ጤና ይስጥልኝ እንደምትዩ
ሰላም እንዴት ነሽ?
እግዚአብሔር ይመስገን ሰላም ዋሉ።
እግዚአብሔር ይመስገን። ትኬት ፈልጌ ነበረ።
እሺ በኦንላይን ተመዝግበዋል?
አይ አልተመዘገብኩም።
እሺ አ- text ላድርግልሽና ዜሮ ዘጠኝ ስልክሽ ንገሪኝ ዜሮ ዘጠኝ አስራ ሁለት ሰላም ሰላሳ ስምንት ሰላም ሰላሳ ስምንት ዘጠና እሺ እሺ ዘጠና ሁለት
አሁን text አድርጌልሻለሁ። ኦንላይን መመዝገብ ትችላለሽ። ንግድ ባንክ እ፣ እምቢ ካለሽ ቴሌብር account ኣችን ንግድ ባንክ እምቢ ስለሚል በቴሌብር transfer ማድረግ ይችላሉ። ሌላ አማራጭ ደግሞ አዎ ሌላ አማራጭ ደግሞ በቴሌብርም ከሌለዎት ሌላ አማራጭ ኢንተርኮንቲኔንታል ሆቴል ላይ ስላለን ትኬቱን ማ- እዚህ ማግኘት ይችላሉ።
እሺ እ፣ show እዛው ነው?
አዎ ኢንተርኮንቲኔንታል ነው። አስራ አንድ ሰዓት ነው ሰው የሚታየው። ቀድመው ለመምጣት ይሞክሩ። አስር ተኩል ላይ አዳራሹ ይከፍ- ይከፈታል።
አመሰግናለሁ።
እሺ እሺ፣ መልካም ቀን ነው።
አሜን። መልካም ቀን ነው።
እሺ